ናቸው።
ሰላም ነው። account account ከፍቼ ማለት ነው እሺ
እንትን አልል ረስታውትና አሁን forget ምናምን ነገር ብዬ እምቢ አለኝ። በእናትህ ምን ይልሃል? forget ስትለው password አይልክልህም?
ስሞላው ምን አልከኝ? ይቅርታ ድምጽ ይቆራርጣል።
ስሞላው የላከልኝም password ስሞላው እሺ insert ምናምን
ምን ይለኛል?
insert ምናምን username ምናምን password ምናምን ይላል።
አዎ እኮ ስሞላው።
እልክ የመጣልህን message ማለት ነው እንደ password ትጠቀመዋለህ። ከዛ እኮ አንተ ራስህ የምትጠቀምበትን ደግሞ አንተ የምታስታውሰውን password ማስገባት አለበት።
እኮ አዎ አልከፈተልኝም፣ አልከፈተልኝም ነው የምልሽ።
ራስህ password ኡን አስገብተኸው። ስለዚህ እንደሱ አይ።
create ስታደርግ ደግሞ ማለት ነው እ
አንድ capital letter፣ አንድ small letter እኮ አዎ አከፋፈቱንማ አውቀዋለሁ፣ ግን የሰጠኝን አልከፍትልኝ አልገባለኝ ነው የምልሽ። ወደ ውስጥ copy paste አረግከው ወይስ ጽፈኸው ነው?
እሺ
copy paste አድርገው ከ message ላይ ቀጥታ ወደ ቤስት ቤት password section copy paste አድርገው። ስትጽፈው አይሰራም።
እሺ እሺ